ሄሎ እንዴት ቤት ሰላም ሰላም ነው?
አለው ዊድሮ ብዬ ብሩ አልገባ
እ መቼ ነበር? ዛሬ ነው?
ስልማታ እስኪ ደስ ቤት ቁጥርን ንገረኝ።
ዜሮ ዘጠኝ ሰባ ሁለት ሰባ ሁለት ዜሮ ሰባት ዜሮ ሰባት አምስት ሰባ አምስት ዜሮ ሰባት ዜሮ ሰባት እሺ፣ ጠብቀኛ እንዴ። በዘጠኝ ነው በዜሮ ዘጠኝ ነው።
ምኑ ሁለት account ነው ያለ በዚህ ቁጥር
በሁለት account ነው ያለው።
ዘጠኝ ብሎ በሚጀምረው ነው ዜሮ ዘጠኝ በሚል እ፣ ብሎ በሚጀምረው ነው ታስታውሳለህ?
ዘጠኝና ዜሮ ዘጠኝ የሚላለን
እሺ በቃ ሁለቱም check ላድርግልህ፣ ጠብቀኝ።
ሁለቱም ይችላል። ብሩ ዘጠኝ መቶ አምስት ብር ዘጠኝ መቶ አምስት ነው።
አዎ።
held አድርጎ okay።
እ?
ዘጠኝ መቶ አምስት ብር ሁለቴ ነው የሞከርከው አይደለ?
አዎ።
እሺ process ላይ ነው እና ለሳንቲሞች inform አድርግልሃለሁ።
እ?
process ላይ ነው የሚለው እና ለሳንቲሞች inform አድርግልሃለሁ። ትንሽ ጠብቀውና ይገባልሃል።
ዛሬ ገባ።
አሳውቅልሃለሁ። አዎ
እሺ እሺ፣ አመሰግናለሁ።
አሁኑኑ እንትን በይልኝ።
እሺ አባቴ፣ አሁን ነው ማሳውቅልህ።
እሺ እሺ